ኤድሚ ጋር እንዲህ የምደውለው ደርስ hello አቤት hello ሀምሳ ብር ያስጨምርሃል የኮካ ተብለሃል እሺ
እ ሀምሳ ብር የኮ- የኮካ አዎ
ማን ነው ቢሮ ነው ያሉኝ?
እ ማን ነው ያሉኝ?
dispatcher ነው ያለው
ኮካ ኮካ ገዝተህ ጻፍ አሉኝ።
የኮካ ሀምሳ ብር ያስጨምራል ላከኝ።
እንደ- ምግብ ቤቱ ሳይሰጥ ነው ነው የምጨምረው። ምን አገባኝ እኔ? hello hello
አቤት
ጨምር ተብለሃል ሀምሳ ብር የኮካ
ለ- ተሳስተሽ ነው እንደ ማ- ማ- ማለት ለማን ኮካ አደውልሽ?
ገዝተህለት ሂድ ኮካ ገዝተህለት ሂድ እሺ ወዴት ከ customer ትቀበላለህ ከዛ
ማ- ማ- የትኛው customer ነው? እኔ ሁለት order ነው ያዝኩት።
የትኛው order ነው ይላል እህ order ነው ያዝኩት
የትኛው order ነው?
ቆይ እስኪ ቆይ የ square ፒዛ
የ square ፒዛ አዎ
ኮካ ገዝተህ ጻፍ ነው የተባልኩኝ።
አዎ ኮካ ይዘለት ሂድና ከ customer ትቀበላለህ
እ እሱ- እሱ ችግር የለም።
እሺ